ሰላም ጤና ይስጥልኝ። ሎንጊቲዩብ ነው።
ሰላም ከዩቲዩብ ላይ አይቼ ነው እና እንትን የእሸቱ ላይ አንድ የሶፍትዌር እንዲሰራላችሁ የምትፈልጉት አለ እና ከዚህ ከዴኬ ጋር የተያዘ ለሞግዚቶች ምናምን የሚሆን ማለት ነው system እንዲሰራ እና contact አድርጉ የሚል አይቼ ነው።
እሺ
እና እሱን እንዴት ነው እንዴት ነው contact system እኔ soft እሺ እሺ እኔ ያ ማለት የ computer science ባለሙያ ነኝ እና ሶፍትዌር ላይ ስለምችል
እሺ አሁን በዛ ስራ እየሰራክበት ነው ያለው
አዎ normally ተቀጥሬ በሌላ በ IT ላይ ነው IT manager ነኝ አንድ ድርጅት ላይ ግን እንደ freelance በራሴ ደግሞ ሌሎችን ሲስተሞች ምናምን እሰራለሁ web application ኦች ምናምን።
እሺ ስም ስም ማን ልበል
ታፈሰ ካሳሁን እባላለሁ።
እሺ ካሳሁን ነው ያሉኝ?
አዎ አዎ ካሳሁን።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ስልክ ቁጥር
ዜሮ ዘጠኝ አስራ ሁለት
አስራ ሁለት
ሰላሳ ሁለት ሰላሳ ሁለት አስራ አራት ስልሳ አስራ አራት ስልሳ
አዎ አስራ ሁለት አስራ ሁለት ሰላሳ ሁለት አስራ አራት ስልሳ አዎ
አድራሻ
አድራሻ አሁን የምኖረው ቦሌ ሚካኤል አካባቢ ነው።
አዲስ አበባ ማለት ነው።
አዲስ አበባ
እሺ። ስለዚህ እርስዎ መስራት ይፈልጋሉ ነው?
አዎ። እስኪ ሙሉ መረጃውን በደንብ ከማውራት requirement ኡ የምትፈልጉት ጋር እናውራና አንድ ቀን ቅጠሩኝና አመቻችተን እኔም ከስራ ሰዓት ውጪ
እሺ። ስለደወሉ እናመሰግናለን። እንደውላለን በዚህ ስልክ ቁጥር።
እሺ
Trend.